ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ።
ብዙ ሀሳብ ነበረኝ የሚያስጨንቀኝ ለብዙ ዘመናት እንቅልፍ የነሳኝ ዛሬ ቀለል አለኝ ይህ ሁሉ ቢቀር ጤና እንቅልፍ አግኝቼ እተኛ ጀመረ
ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ። ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ።
እሰጋ ነበረ ለምናገረው ለማስበውና ለማስተውለው ይህ ቢሆን እያልኩኝ ስመኝ ስመኝ ያሰብኩት ተሳካ በጣም ደስ አለኝ
ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ። ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ።
ብዙ ዓመት ኖርኩኝ ባልፈለግኩት ኑሮ ራሴን ሳልመራ በራሴ አገሮ አሁን ግን አወቅኩኝ ራሴን በራሴ ያሰብኩት ተሟላ ታደሰ መንፈሴ
ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ። ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ።
ብዙ ሀሳብ ነበረኝ የሚያስጨንቀኝ ለብዙ ዘመናት እንቅልፍ የነሳኝ ዛሬ ቀለል አለኝ ይህ ሁሉ ቢቀር ጤና እንቅልፍ አግኝቼ እተኛ ጀመር
ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ። ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ።
እሰጋ ነበረ ለምናገረው ለማስበውና ለማስተውለው ይህ ቢሆን እያልኩኝ ስመኝ ስመኝ ያሰብኩት ተሳካ በጣም ደስ አለኝ
ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ። ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ። ያሰብኩት ተሳካ፣ ያለምኩት ደረሰ። ሀሳቤን ተሟላ፣ መንፈሴም ታደሰ።